hello ሰላም ጤና ይስጥልን። hello wait
ምንድን ነው ongoing call አይሰራም እያሉ እንትን የሚሉት እኔ እንጃ እስኪ እኔ አሁን ነው የከፈትኩት። ልክ አሁን ስሞክረው ይሰራል እኮ screenshot አድርገውና እንትን አድርገ group አለሽ እንዴ እ አለሽ? አ?
አዎ ቢሮ ነኝ።
እና group ላይ አጽፊም ደግሞ ምንድን ነው
እሺ እጽፋለሁ።
እንትን በይ በቃ አይ link screenshot አድርጌ ልላከው?
አድርጊና anonymous screenshot አድርጊና ያሳያል ብያቸው። እኔ እኮ ለዛ ብዬ ነው የደወልኩት እራሱ እሺ እሺ ተስፋ እኔ ደግሞ ማ- እየሞከርኩት አሁን ሰራ አሁን ነው call screenshot አድርጊ እሺ። አሁን እኔ እናንቺ ያለና አይ ላኪ ላኪ አላረግ እሺ እሺ ረዱ እሺ